Hello? Hello? Hello? Hello? Hello?
ሰላም
ጤና ይስጥልኝ። አሚር ነኝ። ምን ልርዳህ?
ደህና አንቲም የዩኒቨርስቲ ቤት account መክፈት ከፈለኩኝ ይህም ባለ ለመክፈት?
ማድረግ አዎ።
እሺ Best Bet dot bet ብለው Chrome ላይ ወይም ሌላ browser ላይ search ያደርጋሉ መጀመሪያ።
እሺ ከዛ በኋላ register እና login የሚል ይመጣል። register የሚለውን ትነካል ይነካሉ።
እሺ ከዛ በኋላ እ፣ ስልክ ቁጥሩን ዘጠኝ ብለው ያስገባሉ። እ፣ ኢትዮ ቴሌኮም ከሆነ ማለት ነው። ሳፋሪኮም ከሆነ ሰባት ብለው ማለት ነው። ቁጥሩን ያስገባሉ ዜሮን አጥፍተው። ከዛ password ኡ ላይ ደግሞ ስምንት digit እና ከዛ በላይ ነው መሙላት ያለቦት። capital letter ቢያንስ አንድ ይኖረዋል። small letter ቢያንስ አንድ ይኖረዋል። ቁጥርም እንደዛው እና symbol symbol ደግሞ hashtag ምልክት ወይ የኮከብ ምልክት ወይ ጥያቄ ምልክት ብዙ አይነት ምልክት ማለት ነው።
አ፣ እና ከስምንት digit በላይ አድርገው register ሲሉት ይመዘገባል ማለት ነው። ከዛ ብርም deposit የሚለውን ነክተው በተለያዩ በሚመጡ አማራጮች ተጠቅመው ማስገባት ይችላሉ ማለት ነው።
እም፣ እሺ በጣም እናመሰግናለን። ታንኪዩ።
እሺ እሺ መልካም ቀን።
እሺ እሺ።
እሺ።